ሄሎ ሰላም
አቤት፣ አቤት፣ ደህና ነሽ?
እግዚአብሔር ይመስገን።
መ- መኪና ፈልገን ነበረ።
ምን አይነት መኪና?
ትዌልቲ አለ?
ትዌል- ትዌልቲ
አዎ። ለ ሄሎ ትዌልቲ ነው ያለኝ አባት።
አዎ፣ አዎ። ለ
ቁጥር ለስ- ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ላይ ደውሉ።
ሰማንያ አራት አስራ አንድ
ሰማንያ ሰባት አስራ አንድ እ?
ሰማንያ ሰባት አስራ አንድ
አዎ እንትና በባንክ ይቻላል አይደል? ባንክ ይታመቻቻል አይደል?
እናያይዛለን። ባንክም እናያይዛለን።
ስንት ነው አሁን ባንክ የም- የም- የምታመቻቹት?
እንደ መኪናው ነው አባት።
እንደ መኪናው ነው?
አዎ
እሺ፣ በዚህ ስልክ ልደውላ።
አዎ፣ ደውሉላት። በ- ሁሉንም መኪኖች እናያይዛለን ባንክ ነው።
እሺ፣ እሺ።